ሄሎ
ሰላም ነው ማ ሰላም ጤና ይስጥልኝ። እንዴት ነህ?
አለሁ። ቅድም ደብዬ ነበር። ሙሉ ብርሃን ነኝ።
እሺ ሙሉ ብርሃን አንድ ሺህ ብር ድጋሜ withdraw አድርጌ ሶስት ሺህ አገባችልኝ። ቅድም አንቺን ነው መሰለኝ ያናገርኩት።
ምን withdraw ነው?
withdraw አድርጌ አንድ ሺህ ብር እሺ አልገባልኝም እስካሁን።
እሺ ቤት ቤት ቁጥር ይሄ ነው?
አዎ
እስቲ እሺ check ላድርግልክ። ዛሬ ነዋ።
አዎ
በዚህ በደወልክበት ነው ቤት ቤት ቁጥር?
አዎ አዎ አዎ አይደለም አይደለም፣ ወይኔ ይሄ አይደለም፣ ይቅርታ በእናትሽ።
እሺ ችግር የለም ንገረኝ።
አዎ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ እሺ ሁለቴ ማለት ከዛ ስልሳ ሁለት ዘጠና ስምንት ዘጠና ሰባት
ስልሳ ሁለት ዘጠና ስምንት ዘጠና ሰባት ዘጠና ሰባት አዎ
እሺ እስቲ ቁጥርን ድጋሚ ትነግረኛለህ? ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ሁለት
እሺ ስልሳ ሁለት ነው።
አዎ ከዛ ዘጠና ስምንት ዘጠና ሰባት እሺ ሄሎ process ላይ ስለሆነ ነው። እሺ ይገባላል። ቻፓ ስለሆነ እስከ ሁለት ሰዓት ላይ ፈጅ ነው።
አይቆይማ ማለቴ አያድርማ።
አይ ይገባላል። እስከ ከሰዓት ይኸውና፣ ካልገባ መልስ አሳውቀኝ።
እሺ እሺ አባ መልካም ቀን።